ጤና ይስጥልን ቤስት ሰርቪስ ነው የሚለርደው
በቻንሷም ብር አስገብቼ ነበረ ቅድም አመልክቻለሁም እስካሁን አልደረሰኝም። የቻፓ እንትን ስልክ ይኖራችኋል ወይ?
አዎ ቴክስቱን ልካህልን ነበረ።
ቴክስቱን ልክ የላችሁ ነበረ መጫወት ስለፈለግኩ ነው። አሌክስ እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት ዜሮ ዘጠኝ ስልሳ
ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እሺ እሺ እንትን አድርግ እሺ። ምናልባት እንኳን ከቴሌግራም ማን ነው በስልክ ካልመለሱልህ ቴሌግራም ላይ አዋራቸው ይመልሱልሃል።
በዚህ ቁጥር ነው?
አዎ በዚህ ቁጥር ነው።
እሺ